የለም ልንገርሽ እንደዚህ እሺ ንገሪኝ። ዝም በሏት። እ ሰላሳ ዘጠኝ
ሰላሳ ዘጠኝ አዎ ሰላሳ ዘጠኝ እ እንዴት ዝም በሉ በያቸው ዝም በሉልኝ። ሰላሳ ዘጠኝ ቢ ቢ ሀያ ስድስት ሀያ ስምንት ሀያ ስድስት ሀያ ስድስት ሀያ ስድስት አንድ በቃ አንድ።
B B capital ሰላሳ ዘጠኝ B ሀያ ስድስት አንድ እሺ፣ ሰላሳ ዘጠኝ ቢ አዎ ሀያ ሀያ ስድስት ስድስት አንድ አዎ እሺ፣ አመሰግናለሁ። ማ አመሰግናለሁ።